በምዕራብ ጉጂ ዞን ከሀያ ሰዎች በላይ በኢትዮጵያ መከላከያ ሰራዊት ተገድለዋል ሲሉ የአካባቢው ነዋሪዎች ተናገሩ። ሰዎቹ የተገደሉት ባለፈው አርብ በዱግዳ ዳዋ ወረዳ እንዲሁም በገላና ወረዳ ሲሆን ከአስራ ስምንት በላይ ሰዎች መቁሰላቸውም ተገልጧል። የዱግዳ ዳዋ ወረዳ አስተዳደር ኃላፊ አቶ ጉዬ ባሳየ ቦሩ ግድያው መፈጸሙን ለአሜሪካ ድምፅ አረጋግጠዋል። የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በበኩላቸው ግድያው መከሰቱን ገልጠው የሟቾቹ ቁጥር ግን አስራ ሁለት ነው ይላሉ። ጥቃቱን ተከትሎም ነዋሪዎች ለመፈናቀል መዳረጋቸው ተነግሯል። ገልሞ ዳዊት ተከታትሎታል።
ባለፈው አርብ ታህሳስ 19 2011 ዓ ም በተቀራራቢ ሰዓት በምዕራብ ጉጂ ዞን በሁለት ወረዳዎች ማለትም በዱዳዳዋና በገላና ወረዳዎች 20 ሰዎች ከተገደሉ ወዲህ የሁለቱ ወረዳ ነዋሪዎች ከቤታቸው ተፈናቅለው ውጪ እንዳሉ የአካባቢው ነዋሪዎች ገልጸዋል። ግድያው ሲፈጸም በአካባቢው የነበሩ የዓይን ምስክሮች የኢትዮጵያ መከላከያ ኃይል አባላት ጥቃቱን መፈጸማቸውን ለአሜሪካ ድምፅ ተናግረዋል። ንጉሴ ውዴሳ ግድያው ከተፈጸመባቸው ቦታዎች አንዷ በሆነችው ገላና ወረዳ ኤጀርሳ ከተማ ነዋሪ ነው። አርብ ዕለት የኢትዮጵያ መከላከያ ኃይል አባላት አባቱን አቶ ውዴሳ ቦሩንና እናቱን ወይዘሮ ሹቦ ውዴሳን እንደገደሉ ይናገራል።
እነሱ ቤት ውስጥ ተቀምጠው ጠላ ሲሸጡ ነበር። ከዚያ ወታደሮች መጥተው ተኩስ ከፈቱና ሁለቱንም ገደሏቸው።
ንጉሴ ግድያውን የፈጸሙ የመንግሥት የመከላከያ ኃይል አባላት ንብረት መውሰዳቸውንም አክለው ተናግረዋል። አሁንስ ወደ ቤት ተመልሰሃል ወይ ብዬ ጠይቄው ነበር።
አልተመለስኩም። ብመለስ ምን ማግኘት እንችላለን? ይኸው ለቅሶ የምንቀመጥበት ቦታ እንኳ አተን ዛፍ ስር ነው ያለነው። በጣም ፈርተን ነው ያለነው።
ዱግደዳዋ ከተማ ግድያው ከተፈጸመባቸው ቦታዎች አንዷ ነች። እብሳ ሐሳን የከተማዋ ነዋሪ ነው። በመከላከያ ኃይል በተተኮሰ ጥይት ተመቶ ቡሌሆራ ሆስፒታል እንደሚገኝ ከነገረኝ በኋላ የተፈጸመውን ጥቃት እንዲህ አብራርቶታል።
እኔ በጊዜው ከቤተሰብ ጋር ቤት ውስጥ ነበርኩኝ። ተኩስ ተከፍቶ ድምፁ ሲሰማ ቤተሰብ እንዲደበቁ አደረግኩኝ። ከዚያ የጓሮ በራችን ክፍት ስለነበረ ልዘጋው ሲሄድ ተኩሱን ሲሸሽ የነበረ ሰው ሲመጣ አስገባሁት። በሩን ልዘጋው ሲሄድ እነሱ ወደ ቤታችን ተኩሰው በጥይት እግሬ ላይ መጡ።
ኦብሳ አሁን በቡሌ ሆራ ሆስፒታል ሕክምናውን አብሮ ጉዳት ከደረሰባቸው ሰዎች ጋር እየተከታተለ መሆኑን አክለው ተናግረዋል። ሌላ የዱግዳዳዋ ከተማ ነዋሪ የግድያውን መንስኤ ጠይቄያቸው ነበር።
ምንም የተኩስ እንቅስቃሴ እንኳ በአካባቢው አልነበረም። በፊት እንኳ አንዳንዴ የተኩስ ልውውጥ ነበር። እነሱ ተኩሱን የከፈቱበት ሰሞኑን ግን ምንም የተኩስ እንቅስቃሴ አልነበረም። እንዲሁ መጥተው በገበያተኛው ላይ ተኩስ ከፈቱ። ይሄ ነው በከተማችን የደረሰው ነገር።
ነዋሪዎች በሁለቱ ወረዳዎች ማለትም በገላና ወረዳና በዱዳዳዋ ወረዳ የተገደሉት ቁጥራቸው ከ20 ሰዎች በላይ እንደሆኑ የቆሰሉት ደግሞ ከ18 በላይ እንደሆኑ ነው የሚናገሩት። ወይዘሮ ጡሜ ቱሬ በዱዳዳዋ ለገበያ ወጥተው ከተገደሉ ሰዎች አንዱ ናቸው። ሶስተኛ ልጃቸው የሆነው አራርሶ የተገደሉት እናቱ እሱን ጨምሮ የአስራ ሁለት ልጆች እናት እንደነበሩ ነው የተናገረው።
እንዲሁ መጥተው ነው ያለምንም ምክንያት የገደሏት። እሷ ከአማቼ ጋር ገበያ ሄዳ እህል ገዝታ እየተመለሰች እያለች ምንም ችግር ባልተፈጠረበት ሁኔታ አራርሶ እናቱ የተገደሉበትን ሁኔታ ይህንም ብለዋል።
ጥይቱ እጇን ከመታ በኋላ አንደኛው እግሯን ሙሉ በሙሉ ነው የጎዳው። በትልቅ ጥይት ነበር የተመታችው።
አራርሶ እናቱ ወይዘሮ ጡሜ ወዲያው ሕይወታቸው እንዳለፈና አርብ ዕለት እንደተቀበሩም አክሎ ተናግረዋል። አቶ ጉዬ ባሳየ ቦሩ የዱግዳዳዋ ወረዳ አስተዳዳሪ ናቸው። ስለ ግድያው መንስኤ ምን እንደነበረ ተጠይቀዋል።
አሁንሳ ብኡረሳ ወኒ ቁልቁሌስን ህንጅሩ መነሻውን እስካሁን ልናውቅ አልቻልንም። እነሱ በፓትሮል መኪና ወደ ከተማ ስንመጣ ተተኮሰብን የሚል ነገር ነው የሚናገሩት። ነገር ግን ስለዚህ የምናውቀው ነገር የለም። ከዚያ ንጹሐን ዜጎች ላይ ተኩሰው ሲገበያዩ የነበሩ ሰዎችን ገደሉ። በሚያሳዝን መልኩ መንገድ ላይ የነበሩ የአስራ ሁለት ዓመት ሕፃን የስልሳ ሁለት ዓመት አዛውንትን ጨምሮ አስራ ሦስት ሰዎችን ወዲያው ገለዋል።
አቶ ጉዬ ግድያው ከተፈጸመ በኋላ በአካባቢው ካለው የመከላከያ ኃይል ጋር የተደረገ ምክክር አለመኖሩን አክለው ተናግረዋል። አቶ አብራ ቡኖ የምዕራብ ጉጂ ዞን አስተዳዳሪ ናቸው። አርብ ዕለት በምዕራብ ጉጂ በሁለት ወረዳዎች እንደተባለው ጥቃት በመከላከያ ኃይል መፈጸሙን አረጋግጠዋል። ስለ ሟቾች ቁጥር ተጠይቀው እስካሁን 12 ሰዎች መገደላቸውን ብቻ ነው መረጃ የደረሰኝ ብለዋል። ከግድያው በኋላ የዞኑ አስተዳደር የወሰደው እርምጃ አለ ወይ ብዬ ጠይቄያቸው ነበረ።
amma akka godinaatti tiimii poolisii ijaarre
አሁን በዞን ደረጃ አጣሪ የፖሊስ ቡድን አቋቁመን ምርመራ ጀምረናል። ከዚህም በተጨማሪ የሀገር ሽማግሌዎችም ጉዳዩን በጥልቀት እንዲመክሩበትና እንዲመረምሩት እያደረግን ነው። በተለይ በአካባቢው ሰላም እንዲሰፍን እንፈልጋለን።
አቶ አበራ የግድያው መንስኤ ተጣርተዋል ወይ ተብሎ ሲጠየቁ በአካባቢው በመከላከያ ኃይል ላይ ተኩሱ እንደነበር ጠቅሰው ይሁን እንጂ ተኩሱን በመከላከያ ኃይል ላይ ስለከፈተው ኃይል የታወቀ ነገር አለመኖሩን ተናግረዋል። የምዕራብ ጉጂ ዞን አስተዳደር እና የሁለቱ ወረዳዎች አስተዳደር ከቤታቸው የተሰደዱ ሰዎች ወደ ቤታቸው እንዲመለሱ ጥረት ላይ መሆናቸውንም አክለው ተናግረዋል። አቶ አበራ ስለ ግድያው ማብራሪያ እንዲሰጡን የኦሮሚያ ክልል ደህንነት ቢሮ ኃላፊዎችን እንዲሁም ደግሞ የኦሮሞ ዴሞክራቲክ ፓርቲ ተወካዮችን ከትላንትና ጀምረን ለማግኘት ብንሞክርም ሙከራችን ሳይሳካ ቀርተዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ